ሄሎ ጤና ይስጥልኝ ድምጽ ጠፋ መሰለኝ።
ሄሎ ጤና ይስጥልኝ።
ሄሎ ሰማት ሄሎ ጤና ይስጥልኝ። እንዴት ናቸው?
ሰላም ነው?
ከነዳ ይመስገን።
ወይስ? ሄሎ እሺ፣ ከነ እሺ።
ባንክ ፋይናንሳችሁን ማግኘት እችላለሁ?
ይሰ- ይሰማል ይሰማል።
የስማል ፋይናንስ ማግኘት እችላለሁ እንዴ?
የፋይናንስ ኦፊሰር ፈልገው ነው እ?
ፈልገው ነው አዎ የፋይናንስ ኦፊሰር ስልካ።
ፈልገው ነው እ፣ ቆይ እሺ፣ እሰጥታለሁ። ቆይ እ፣ ዜሮ አንድ አንድ ዜሮ አንድ አንድ
አራት ስልሳ ስድስት
አራት አስራ ስድስት ስልሳ ስድስት ስድስት ሰማንያ አ፣ ዘጠና ስድስት ሰማንያ አንድ
ዘጠና ዜሮ አንድ አንድ አራት ስልሳ ስድስት
ዘጠና ስድስት ሰማንያ አንድ ነው እ ዜሮ አንድ አንድ አራት ስልሳ ስድስት ዘጠኝ ዘጠና ዘጠና ስድስት ሰማንያ አንድ ነው።
ዘጠና ስድስት ዜሮ አንድ አንድ አራት ስልሳ ስድስት ዘጠና ስድስት ሰማንያ አንድ
ሰማንያ አንድ አልዛም እንዴት ሆነ? እስቲ ስልሳ ስድስት አዎ እሺ thank you ሽ